ኢትዮጵያ ጋር ሽንት ነው ማጃምቦ ነው የምንርዳው።
ሄለን እባላለሁ።
እሺ
እንትን ምክር ፈልጌ ነበር።
የምን አድራሻ ነው?
አይ አይደለም፣ ፍርድ ቤት እንትን አለኝ case እና በሱ ዙሪያ ምክር ፈልጌ ነው።
እሺ የምን ጉዳይ ነበረ?
የፍቺ ጉዳይ ነው።
እሺ ልትነግሪኝ ትችያለሽ? ሙሉ
ምን አልሽኝ?
ሙሉ መረጃውን ልትሰጪኝ ትችያለሽ?
እሺ ልንገርሽ።
አዎ